ከስልም በፊት ቤት ቤት ነው የሚልከው።
እንትን ቤት ለመክፈት ፈልጌ ነበር። አዲስ የት አካባቢ ነው?
ወልቂጤ አካባቢ ነው። hello
ትችላለህ። virtual ነው ስፖርት የፈለግከው?
እንትን ልዩነት አላቸው እንደ virtual እና እንትኑ ማለት ነው የማስይዘው ብር አለ አይደል?
ወይ የምታስይዘው ብር ልዩነት የለውም።
የለውም ማለት ሰላሳ አምስት ሺህ ብር ነው። አዎ ሰላሳ አምስት ሺህ ብር ነው።
አዎ።
እሺ እንትን የሚያስፈልገኝ ነገር ሰራ
virtual ከሆነ ቲቪ፣ ኮምፒውተር፣ ፕሪንተር